ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል የኢትዮጵያ ታሪክ ከንግሥተ ሳባ እስከ ታላቁ የአድዋ ድል በሚል ርዕስ በፕላቴን ጌታህሩይ ወልደ ሥላሴ የተደረሰውን መጽሐፍ የአድዋን ጦርነት አነሳስና ድሉን በሚመለከት የተዘጋጀውን ትረካ የመጨረሻውን ክፍል አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
አድዋ ቀንሽን የዘመን ጫፍ የድል አውራ የጥቁር ክብር ቅርስ አንጡራ የአውሮፓን ኃይል ቅስም ሰባሪ እብሪተኛን አስደንባሪ አድዋ የነጻነት ፋና ወጊ የአፍሪካ ጌጥ ተንቦግቧጊ የአባት ጋሻ ዱር መከታ የእናት ሀገር ሸማቁታ የብሔረሰቦች የደም እሴት የጋራ ክንድ የአንድነት ቋት አድዋ የአባዳኘው የጣይቱ ህልም የገበየው የባልቻ ህልም የአርነት አውደ ገል ለምኩራብ አድዋ ለቄሳር ሀብት የደም ግብር ለግዛት አጼ ቅኝ አገር ለቦናፓርት ስልጣን ክብር በሌላ ሞት ጥሪያ እንድትኖር ትልቋ ታብጦ ደልቦ ጨቅላውን አሳ ሊሰለቅጥ ጥቁር በአገሩ አንገት ደፍቶ ነጭ መሬቱን ሊቀራመት ኤዥያ አፍሪካ በኃይል ወድቆ በባርነት ሲንከራተት አንቺ አልነበርሽ አራት ነብር ጦርነቶሽን ሰብቀሽ ዘገር ነዝረሽ በአትንኩኝ ባይ ወኔ ገዝፈሽ ከጫፍ ጫፍ ተወንጭፈሽ ህዝቡን ኃይል ጉድ የሰራሽ አድዋ ማዕበለሰብ ከዳር ዳር ተንቀሳቅሶ አራዳ ገበያ ጊዮርጊስ ላይ ተሰልፎ በነጭ ድንኳን ውስጥ ሆነው ለሚመክሩት የአድዋ አዋላጅ ዙሪያ ከቦ ለአባዳኛው ቃሉን ሰጥቶ በጣይቱ ሞት ተፈጽሞ በራሱ ስንቅ በራሱ ወጪ ጠላት ሊገጥም ልቡ ቆሞ በሸገር ሰማይ ሲቃ ቁጭት አስገምግሞ በጥሩምባ በመልህት በእምቢልታ ድምፅ የአገር ወኔ ተጋግሞ ግፋ በለው በለው በለው በለው ለጥሪያን ጦር እሱን ስጠው ብሎ ሲተም ለአድዋ ጥሪ አድዋ ደርሶ ከትግራይ ልጅ ተቆላልፎ ለዚያም ለዚህ ሞገስ ሆኖ ክብር ሆኖ ብርሃን ሆኖ ጨለማን ሊገፍ ባንዳ አድሞ የዘመተባት ያቻኩይ ቀን ካሳ ያጀበው ያ የድል ዘመን ይታወሳል፣ መች ይረሳል? አድዋ ቀይ ባህርሽን ባዶ ባዳ አድምቶት የጨው ምድርሽን ለውጥ አግኝቶት ጽላት ጌጥሽን እመ ኢትዮጵያን ተኩላ ጥዲያን ሊቀራመታት አሰፍስፎ የመጣለት ያኔ ያኔ በዚያ ሰዓት በዚያ ሂደት ፈኖ ደራሽ አርበኞችሽ እንዴት ነበር የደረሱት? እንዴት ነበር ለእንባ ምጥሽ መልስ የሰጡት? አድዋ
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የኢትዮጵያ ታሪክ ከንግሥተ ሳባ እስከ ታላቁ የአድዋ ድል በብላቴን ጌታ ኅሩይ ወልደ ሥላሴ በ1927 እስከ 1928 ተጻፈ። ክፍል 3 አት
የሰው ልጅ ክፉ ሰው መሆን አክሙ ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠፉ በክብር ይሄዳል ሰው ሊኖር ሰው ሞቱ ልዑል ራስ መኮንን በጦር አበጋዝነታቸው አላጌ ላይ ከጣሊያኖች ጋር ስለመዋጋታቸው ልዑል ራስ መኮንን የጦር አበጋዝ ስለሆኑ እንደ ስርዓቱና እንደ ልማዱ እሳቸው ከራስ ሚካኤል ጋር ደጀን ሆነው ራስ መንገሻንና ራስ አሉላን በቀኝ ራስ ወሌን በግራ ፊታውራሪ ገበየሁን በግንባር አድርገው ሲጓዙ አሸንጌን ካለፉ በኋላ ጦርነት ሳይደረግ ጣሊያኖች የአላጌን አምባ በእርቅ እንዲለቁ ለማድረግ አስበው ለጣሊያን የጦር አለቃ ለማጆር ቶዞሊ ከዚህ ቀጥሎ ያለውን ቃል ላኩበት። ምንም ለጦርነት ታዝዤ ብመጣ የክርስቲያን ደም በከንቱ እንዳይፈስ እርቅ ማድረግ ይሻላል ብዬ ወደ ጠቅላይ የጦር አለቃ ወደ ጀነራል ባራቴሪ የወዳጅነት ቃል ልኬ ነበር። ነገር ግን እስካሁን ምላሽ ስላልመጣልኝ ወደፊት ለመጓዝና ጦርነት ለማድረግ ግድ ይሆንብኛል። ንጉሠ ነገሥቱም አሸንጌን አልፈው ወደዚህ መጥተዋልና ከዚህ ለመቆየት የማይቻል ነው። ህዳር 22 ቀን 1888 ዓመተ ምህረት ማጆር ቶዚዮሊም ከዚህ የሚከተለውን ቃል መለሰላቸው። እጅግ ክቡር ራስ መኮንን ሆይ ወደ ጀነራል ባራቲር የጻፉትን ደብዳቤ በዚህ ወር አሳልፌልዎታለሁ። ነገር ግን ይህን ከጻፉ በኋላ ወደፊት መገስገሶ ጦርነት እንጂ እርቅን አለመፈለግዎን ያስረዳል። ሰው እንደዚህ አደርጋለሁ ብሎ ያስባል እንጂ ፍጻሜው በእግዚአብሔር እጅ ነውና በጦርነት የሚያመጣውን ጉዳት ማንም ሊያውቀው አይችልም እያለ የማስፈራራት ቃል ጨምሮ ላከባቸው። ልዑል ራስ መኮንንም የማጆር ቶዞሊን ደብዳቤ ከተቀበሉ በኋላ በደብዳቤው ውስጥ ለእርቅ የሚያበቃ ምልክት ባያገኙበትም በግስጋሴ ሄደው ህዳር 28 ቀን አላጌ ደረሱ። ፊታውራሪ ገበየሁም በግንባር እየተጓዘ ሰፈሩም ከደጀኑ እየራቀ ነበርና ህዳር 28 ሌሊቱን በ11 ሰዓት ከማጆር ቶዞሊ ዘበኞች ጋር ተገናኝተው ተኩስ በተጀመረ ጊዜ የራስ መንገሻ ሎሌ ሹማጋሜ ተስፋይ በፍጥነት ወደ ልዑል ራስ መኮንን ሂዶ ይህ አሁን ያለንበት ስፍራ ካምባላጌ ለሚተኮሰው መድፍ የተመቸ ነውና በዚህ ስፍራ ጦርነት መቅጠማችን ቀርቶ በሌላ ወገን ዞረን ብንገጥም ይሻላል ብሎ አመለከተ። ነገር ግን የታውራሪ ተክሌና ቀኛዝማች ታፈሰ የተኩሱን ብዛት እየሰሙ ገና ሳይታዘዙ ወደ ፊት አውራሪ ገበየው ሄደው ስለተቀላቀሉ ጦርነቱን ለማገድ የማይቻል ሆኖ ነበርና ልዑል ራስ መኮንን የቀሩትን ራሶች በቀኝና በግራ አሰልፈው እርሳቸው በመሃል ሆነው ወደ አምባው ቀርበው ተጋጠሙት። አንድ ሰዓት ያህል እንደተዋጉ በግራ የተሰለፉት ራስ ወዴ በግንባር የገጠማቸውን ድል ስላደረጉት እየሸሸ ላይኛው አምባ ገብቶ መድፍ ይተኩስባቸው ጀመር። የራስ መኮንንና የራስ ሚካኤልም ሰራዊት መሃል ለመሃል ገብተው በጎራዴ ስለተጋጠሙት ራስ መንገሻና ራስ አሉላም በስተጀርባ ዞረው ስለገቡበት ወደ ኋላው ለመሸሽ ከአምባው መውረድ ጀመረ። ማጆር ቶዞሊ ግን ስመጥሩ ጀግና ነበርና ምንም ቢሆን አልማረክም ብሎ በብርቱ ሲዋጋ በሰልፉ ላይ ሞተ። የጦርነትም ነገር ዋናው ከወደቀ መፈታቱና መፍረሱ አይቀርምና የጣሊያን ሰራዊትም በቀኝም በግራም ሲሸሹ ከብቱና ሰውም ስለተደበላለቀና መንገዱ ስለጠበበ ርዝመቱ አራት መቶ ሜትር በሚያህል ገደል እየተወረወሩ አለቁ። በጠመንጃም ከሞቱት በጎራዴ እየተመቱ የሞቱት ይበዛሉ። ከጦር አለቆቹም እኩሉ በሰልፍ ውስጥ ሞቱ፣ እኩሉም ተማረኩ፣ እኩሉም እየሸሹ አመለጡ። በአላጌ ጦርነት ያለቁት የጣሊያን ሰራዊት ነጮች ጥቁሮችም በአንድነት ሆነው 2960 ይሆናሉ። ከኢትዮጵያም ሰራዊት ወገን ከሺህ የሚበልጡ ሞተዋል። ፊታውራሪ ገበየሁም በጉዞ ላይ ጥቂት ታሞ ሰንብቶ ነበር። ቢሆንም ጦርነቱን የጀመረ እሱ ለመሆኑ ለሀገሩና ለንጉሱ ለስሙም ክብር ሲል ጠመንጃን ትተህ በጎራዴ በለው እያለ በጀግንነት ሲዋጋ ስለዋለ እንኳ በኢትዮጵያ ሰራዊት ፊት በጣሊያን ሰራዊት ፊት እጅግ የተመሰገነ ሆነ። ካሁን ዘመቻ አስቀድሞ ጎበዛየሁ የሚባል አዲስ ነፍጥ ወጥቶ ነበርና ከነፍጥ ጎበዛየሁ አሽከር ገበየሁ እየተባለ ተዘፈነለት። የጣሊያን ሰራዊት የሞተው ሞቶ፣ የሸሸው ሸሽቶ፣ የተማረከው ተማርኮ ድሉ ለልዑል ራስ መኮንን ከሆነ በኋላ ሰራዊቱ በየሰፈሩ ገብቶ ለሞተው ወንድሙና ዘመዱ ለባልንጀራውም ያለቅስ ጀመር። ልዑል ራስ መኮንንም የሰራዊቱን ልቅሶ በሰሙ ጊዜ በመኳንንቱና በሰራዊቱ መካከል ቆመው ወንድሞቼ ሆይ ዛሬ ስለ ሀገራችን ነጻነትና ስለ ንጉሳችን ክብር ብንሞት ለኛ ደስታና ክብራችን ነው እንጂ ሞት አይባልምና ግዳይ ጣሉ እንጂ አታልቅሱ ብለው ስለተናገሩ እንዳገሩ ልማድ እኩሉ በፈረስ እኩሉም በእግር እየሆነ የሰራውን ጀብዱ እየተናገረ በፊታቸው ይፎክር ጀመር። ከዚህም በኋላ እንደ ሰለጠነው ዓለም ጦርነት አደራረግ ይህ የኢትዮጵያ ነው፣ ይህ የጣሊያን ነው ሳይሉ የሞተውን ሁሉ እያስነሱ ያስቀብሩ ጀመር። የቆሰለውንም በየባላገሩ ቤት እያስመሩ እንዲታመም ምርኮኛውም ሳይጉላላ በክብር እንዲቀመጥ አደረጉ። የማጆር ቶዞሊንና የጦር አለቆቹንም ሬሳ አስነስተው በማድረግ በታላቅ ሰልፍና አጀብ ወስደው እሳቸውም በዚያው ቆመው አስቀበሯቸው። ልዑል ራስ መኮንን ድሯ ኢንተርናሽናል የዓለም መንግስታትን ሕግ አውቀው ከጠላት ወገን የሞቱትን በማስቀበራቸው የቆሰሉትን በማስታመማቸው የተማረኩትንም ባለማጉላላታቸው በኢጣሊያ ሀገር እንኳ ሲመሰገኑ ይኖሩ ነበር። ደግሞ ምንም ድሉ ለኢትዮጵያ ቢሆንም መጀመሪያ ፊታውራሪ ገበየው፣ ቀጥሎም ቀኛዝማች ታፈሰ ሳይታዘዙና ሳያስፈቅዱ ከጣሊያን ጋር ጦርነት መግጠማቸው በወታደር ደንብና ሕግ ያልተፈቀደ ስለሆነ ነገሩን ለአጼ ምኒልክ እንዲያስታውቁና ይለቀቁ የሚል ትዕዛዝ እስኪመጣላቸው የቁም እስር እያደረጉ አስቀመጧቸው። ከዚህም በኋላ ባላጌ የተማረከውን መድፉን፣ ጠመንጃውን፣ ጥይቱንም ሌላውንም የጦርነት ዕቃ ሁሉ አስነስተው የሚቻለውን ይዘው የማይቻለውን በዚያው ባላጌ ዙሪያ ባለው በየባላጋሩ ቤት ትተው ወደ አጼ ምኒልክ የጦርነቱን አኳኋንና የድሉን የምስራች ጽፈው ወደ መቀሌ ጉዞ ጀመሩ። አጼ ምኒልክም ባላማጣ ጥግ ሰፍረው ሳሉ የድሉ የምስራች ደረሳቸውና ትልቅ ደስታ ሆነ። የጣሊያን ጠቅላይ የጦር አለቃ ጀነራል ባራቴሪ ግን በልዑል ራስ መኮንን አበጋዝነት የመጣውን ሰራዊት ብዛት አጼ ምኒልክም ከወደ ኋላ እየገሰገሱ መምጣታቸውን ስለሰማ ጀነራል አሪሞንዲ የሚባለውን ዋና አድርጎ ማጆር ኢሚሊዮ፣ ማጆር ካቴ፣ ማጆር ጋሊያኖ ለሚባሉ የጦር አለቆች አምስት ሺህ ወታደሮች ጨምሮ በአላጌ ማጆር ቶዞሊን እርዱ ብሎ ልኮ ነበርና ገና አላጌ ሳይደርሱ የድሉን ወሬ ስለሰሙ ወደ መቀሌ የመመለሳቸውን ነገር ሲመካከሩ ከድሉ በኋላ ፊት ለፊት የሚጓዘው የሸዋና የወሎ የየጁም ወታደር ደረሰባቸውና ተኩስ ተጀመረ። ከጣሊያኖችም ወገን አስራ አምስት ያህል እንደሞቱ የጀነራል አሪሞንዲ ፈረሱ ቆሰለና ወደቀ። እሱ ግን በሌላ ፈረስ ተዛውሮ የቀሩትም የጦር አለቆች በአንድነት ሆነው ወደ መቀሌ አመለጡ። መቀሌም በደረሱ ጊዜ ጀነራል አሪሞንዲ በመቀሌ ምሽግ ከመቆየት ወይም ምሽጉን አፍርሶ ትቶ ከመሄድ የሚሻለውን ምክር ቢጠይቃቸው ከጦር አለቆቹ አንዳንዱ የመቀሌን ምሽግ አፍርሰን ወደ አዲግራት ሄደን ኃይላችንን አበርትተን ብንጠባበቅ ይሻላል እያሉ ተናገሩ። ማጆር ጋሊያኖ የሚባለው ግን የመቀሌን ምሽግ አፍርሰን መድፋችንንና ወታደራችንን ይዘን መሄድ ለጣሊያን ሰንደቅ ዓላማ ውርደት ነውና ምሽጉን ባናፈርሰው ይሻላል። እንዲያውም እኔ ራሴ በዚሁ ዋና የጦር አለቃ ሆኜ ለመቅረት ፈቃዴ ነው ብሎ የጀግንነት ቃል ስለተናገረ ሁሉም በዚሁ ተስማምተው ማጆር ጋሊያኖ ከወታደሮቹ ጋር ቀረና ጀነራል አሪሞንዲ የቀሩትን የጦር አለቆች ይዞ ወደ አዲግራት ተጓዘ። አዲግራት ማለት የአጋሜ ዋና ከተማ ነው። ለጊዜው ብርቱ ምሽግ ስለመሸጉበት በቀኝም በግራም በፊትና በኋላም ላለው ለጣሊያን ሰራዊት መሰብሰቢያና መገናኛ አድርገውት ነበር። አጼ ምኒልክም ከአሸንጌ ተጉዘው መሃን ህዝባ ከሚባለው ሀገር ሲደርሱ ውሎ አድርገው ነበርና ላዩን በበጌ ምድር አድርገው ሲጓዙ የነበሩት የጎጃሙ ንጉሥ ተክለ ሃይማኖት መጥተው ተገናኙ። ከዚያም ተጉዘው ጨለቆት ሲደርሱ ራስ መኮንንና በእርሳቸው አበጋዝነት ቀድመው ባላጌ ተዋግተው ድል ያደረጉት ራሶች ሁሉ በታህሳስ 26 ቀን ከአጼ ምኒልክ ጋር ተገናኙ። ባላጌም ከተማረከው መድፍ ማለፊያ ማለፊያውን ይዘው ይጓዙ ነበርና አቅርበው ካሳዩ በኋላ ለዛሬው ጦርነት የኛ መድፎች ይበቁናል ተብሎ የተማረኩት መድፎች ወደ ሸዋ እንዲላኩ ተደረገ። በዚያም ዘመን ልደት በ28 ቀን ውሎ ነበርና በዓለ ልደትን በጨለቆት አክብረው በ29 ቀን መቀሌ ገቡ። ስለ መቀሌ ጦርነት መቀሌ የእንደርታ ዋና ከተማ ነው። ጣሊያኖች ራስ መንገሻን በሰንአፌ ድል ካደረጉ በኋላ እየተከታተሉ መጥተው አድዋንም መቀሌንም ይዘውት ነበር። ለከተማውም አጠገብ በጉብታው ላይ ከተሰራው ከእንዳ ኢየሱስ ቤተክርስቲያን ታቦቱን አስወጥተው ብርቱ ምሽግ ጀምረው ሳሉ ራስ መንገሻ ወደ ኋላ እያፈገፈጉ ስለሄዱባቸው የምሽጉን ስራ ሳይጨርሱ ወደ ደብረ ኃይላና ወደ አላጌ ገስግሰው ነበር። አሁን ግን ባላጌ የነበረው የጣሊያን ጦር አለቃ ሜጀር ቶዞሊ ተዋግቶ ድል ከሆነና ከሞተ በኋላ ጀነራል አሪሞንዲ ለእርዳታ መጥቶ ነበርና ካላጌ ጦርነት እየሸሹ ያመለጡት ሁሉ ከጀነራል አሪሞንዲ ጋር ተቀላቅለው ወደ መቀሌ ተጉዘው በምሽጉ ውስጥ ገቡ። በመቀሌም ዙሪያ ካለው አገሩን ኢትዮጵያን እየከዳ ለጣሊያኖች በገንዘብ እየተቀጠረ የገባው ሰው ሁሉ እየፈራ ሚስቱን ልጆቹን ከብቱንም እየያዘ ወደ ምሽጉ ስለገባ ምሽጉ ጠቧቸው ነበር። ሳይጨረስም የቆየውን የምሽጉን ስራ እጅ በእጅ ብለው ጨረሱት። ካላጌ የመጣውን ቁስለኛ ግን አንድ እንኳ ሳይቀር ወደ አዲግራት ሰደዱት። ምክንያቱም በመቀሌ ምሽግ ያለው ወታደር ቁስለኞቹን እያየ ፍርሃት እንዳያድርበት ነው። ልዑል ራስ መኮንንና የቀሩትም ራሶች ካላጌ እየተከታተሉ ሄደው መቀሌ ሲደርሱ የመቀሌን ምሽግ ከበው ተቀመጡ። ከአላጌ እስከ መቀሌ ርቀቱ 60 ኪሎ ሜትር ነው። ልዑል ራስ መኮንን በማናቸውም ቢሆን ጦርነቱ ቀርቶ ነገር ሁሉ በስምምነትና በወዳጅነት እንዲጨረስ ያስቡ ነበርና ይህንኑ ሐሳባቸውን በደብዳቤ አድርገው ለጠቅላይ የጦር አለቃው ጀነራል ባራቲየሪ ወዳለበት ወደ አዲግራት ልከው የዚያን ምላሽ ሲጠባበቁ ለዚሁ ጉዳይ ሌተናንት ፓርቲኒ የተባለ አንድ የወታደር አለቃ ይመጣል ስለተባለ ለእርሱ ተቀባይ ብላታ እንግዳ ተሰማ የተባለ ወደ ምሽጉ ተልኮ ሄደ። ሌተናንት ፓርቲኒም በመጣ ጊዜ ልዑል ራስ መኮንን ከቀሩት ራሶች ጋር በአንድነት ሆነው በወዳጅነት ተቀብለው የእርቁን ሐሳብ ነግረው አሰናበቱት። አጼ ምኒልክም ከጨለቆት ተነስተው ወደ መቀሌ በገቡ ጊዜ ከምሽጉ ራቅ ያለ ስፍራ ላይ ሰፈር አድርገው ወዲያው ከንጉሥ ተክለ ሃይማኖት ጋር ከፍ ባለ ስፍራ ላይ ተቀምጠው የእንዳ ኢየሱስን ምሽግ በመነጽር ሲያዩ አመሹ። ምሽጉ በጣም የጠነከረ ነበር። ዙሪያውን በረድፍ በረድፍ እየሆነ በግንብና በካብ ተሰርቷል። በስተውጭም ፈረሰኛና እግረኛ ጥሶ እንዳይገባ በሽቦ ታጥሯል። በካቡም ጥግ አፈርና አሸዋ በጆንያ እየተሞላ ተደርድሮበታል። ከዚህም በቀር የሚያሰጋው ስፍራ ዲናሚት፣ ባሩድ፣ ሌላም ይህን የመሰለ የሚፈነዳ ነገር ቀብረውበት ነበር። አጼ ምኒልክም የምሽጉን መጠንከር የዲናሚቱን መቀበር በሰላይና በወሬ ሰምተውት ስለነበረ ወታደሮች ወደ ምሽጉ እንዳይቀርቡና እንዳይዋጉ አስለፍፈው ነበር። ዋና ሐሳባቸውም በዚህ በመቀሌ ምሽግ ሰራዊታቸውን ከማድከም ወደ አጋሚ አልፈው በዚያው በኩል ወደ አስመራ ሄደው ዋናውን ጦርነት በአስመራ ላይ ለማድረግ ነበር። ነገር ግን ሐሳብን የሚጨርሰው ጊዜ ነው እንጂ ሰው ብቻ አይደለምና አንድ ወታደር ስንቁንና ዕቃውን በአጋሰስ ጭኖ ወደ ሰፈር ገብቶ አጋሰሱን ሲያራግፍ በቅሎ ደነበረችና በሰፈር መካከል ፈርጥጣ ስትሄድ በሰፈሩ ያሉት ሌሎችም በቅሎዎች እየደነበሩና እየፈረጠጡ የጣሊያኖቹ ከብቶች ወደ ተሰማሩበት አቅንተው ስለሄዱ ወታደሮቹ በቅሎዎቻቸውን ለመመለስ እየተከታተሉ በሮጡ ጊዜ በምሽጉ ውስጥ ያሉ ጣሊያኖች የአጼ ምኒልክ ወታደሮች ለጦርነት የመጡ መስሏቸው መድፍ መተኮስ ጀመሩ። አጼ ምኒልክ በፍጥነት ሊቀ መኳስ አባተንና በጅሮንድ ባልቻን አስጠርተው መድፍና መትረየስ እየጠመዳችሁ ተኩሱ ብለው ሊቀ መኳስ አባተን በቀኝ በጅሮንድ ባልቻን በግራ ሰደዷቸውና ሲተኩሱ አመሹ። ከዚህም በኋላ ልዑል ራስ መኮንንና የቀሩትንም ራሶች አስጠርተው የኔ ሐሳብ ወደ አዲግራት ወደ አስመራ ሄደን ጦርነቱን በዚያ ለማድረግ ነበር። አሁን ግን በዚህ በምሽግ ውስጥ ያሉ ጣሊያኖች መድፍ እየተኮሱ ጦርነት ከጀመሩ እንዲህ ማድረጋቸውን በዓይኔ እያየሁ ጠላቴን በስተኋላዬ አድርጌ ወደፊት አልሄድምና ከአብካባችሁን አፈር ደልድላችሁ ጠንክራችሁ ተዋጉ፣ ለመድፉና ለመትረየሱም አባተና ባልቻ ዋና ይሁኑ ብለው አዘዙና ወዲያው ማታውኑ ጀምሮ ሌሊቱን ሁሉ ለመድፍ ለመትረየሱ መታኮሻ የሚበቃ ካብ ተክቦ አደረና ከጠዋቱ ጀምረው ቀኑን ሁሉ ሲታኮሱ ዋሉ። ደግሞ እንደ ኢየሱስ ምሽግ ውስጥ የሚበቃ ውሃ እንደሌለና የውሃው ትልቅ ምንጭ ያለው ከምሽጉ ውጭ መሆኑን አጼ ምኒልክ ሰምተው ነበርና የውሃውን ምንጭ ከመያዝና በውሃ ጥም ከማስጨነቅ የሚሻል ሌላ ነገር አይገኝም ብለው ብዙ ብዙ ጭፍራ ያሏቸውን የእልፍኝ አሽከሮቻቸውን እነ ልጅ ገብረ ጊዮርጊስን፣ እነ ድል ነሴን፣ እነ ሸዋየን ሌሎችንም ሁሉ በሌሊት ሄዳችሁ የውሃውን ምንጭ ይዛችሁ ጠብቁ ብለው አዘዟቸው። ከጥቂት አይሱም የጦር ሰራዊት ክፍል በየደንቡ እየታዘዙ ተጨምረውላቸው ነበር። እነዚህም ለውሃው መጠበቅ የታዘዙ ሰዎች ስለ ሀገራቸውና ስለ ንጉሳቸው ፍቅር ምንም ሳይፈሩ በድፍረት እየሄዱ በዚያው በምንጩ ዙሪያ የመታኮሻ ካብ እየካቡ ጠንክረው ይጠብቁ ጀመር። ጣሊያኖችም የውሃው ምንጭ ይያዝብናል ብለው አላሰቡም ነበርና የመያዙን ነገር በሰሙ ጊዜ ለመድፍ መተኮስ የማይመቻቸው ስፍራ ስለሆነ ከሌሊቱ በሶስት ሰዓት ተሰልፈው መጥተው እስከ ስድስት ሰዓት ጦርነት ገጠሟቸውና የማይችሉ ስለሆኑ ተመልሰው ወደ ምሽጋቸው ገቡ። ስለሆነም ከሁለቱም ወገን ብዙ ሰዎች መሞታቸው አልቀረም። በነጋም ጊዜ ሊቀ መኳስ አባተ መድፉን እያነጣጠረ ቢተኩስ የዕቃ ቤታቸውንና የመሃል ቤታቸውን ያፈርስባቸው ጀመር። በጅሮንድ ባልቻም በበኩሉ በመነጽር እያየ በመተኮሱና ምሽጉን በመምታቱ ጣሊያኖቹ በጣም ደንግጠው ነበር። እንደዚህም አድርገው አስር ቀን ሙሉ ውሃውን ይዘው ስላስጨነቋቸው እርቅ አስመስለው ለመውጣት ይማከሩ ጀመር። ይህም ሁሉ ሲሆን ራሶቹ ተራ ገብተው ማታ ማታ ወታደሮቻቸውን እየላኩ ዘብ ሲያስጠብቁ ያድሩ ነበርና ጥር ሶስት ቀን የዘቡ ተራ የልዑል ራስ መኮንን ስለሆነ መኳንንቶቻቸውና ወታደሮቻቸው ለዘብ ጥበቃ ሄደው ሳሉ እስከ መቼ ከዚህ ስንጠባበቅ እንኖራለን? ቢሆንም ባይሆንም በአንድ ልብ በአንድ ጉልበት ሆነን እንግባበትና ይለይለት ተባብለው እየተፎካከሩ ሄደው የውጭውን የሽቦውን አጥር ቆራርጠው ወደ ካቡ ተጠጉ። ሌሊቱንም ሁሉ መሰላል ሲሰሩ አድረው ሲነጋጋ በአስራ አንድ ሰዓት ጀምረው በመሰላሉ ላይ እየተንጠላጠሉ እጅ ለእጅ እየተያያዙ መውጣት ስለጀመሩ ጣሊያኖቹ የተመቸ ስፍራ ይዘው ነበርና እየተታኮሱ ከመሰላሉ ላይ እየገነጠሉ ይጥሏቸው ጀመር። ይህን የመሰለውን ጦርነት በጦር በጎራዴ በሚዋጉበት በቀድሞው ዘመን ነበር እንጂ በጠመንጃ በሚዋጉበት በዛሬው ዘመን ጦርነት የሚሆን አልነበረምና የልዑል ራስ መኮንን ሰራዊት የስህተትና የድፍረት ሥራ በመስራታቸው ትልቅ ጉዳት ደረሰባቸው። ምንም እንኳ ብዙ ጣሊያኖች ቢገድሉም ከነሱም ወገን ከመኳንንቱም ከወታደሩም ወገን የሞቱ ከሰባት መቶ ይበልጣሉ። በዚያውም ያለ ጣሊያኖች የጦር አለቃ ሜጀር ጋሊያኖ ምንም እንኳ ምሽጉ የጠነከረና የማይደፈር መሆኑን ቢያውቀውም ውሃው ስለተያዘበት በዚያ ብዙ ቀን ለመቆየት እንደማይቻል ተረድቶት ነበርና ከእሱ ጋር ያለውን ሙሴ ፌልተር የሚባለውን ወደ ልዑል ራስ መኮንን ልኮ ሰደደው። በዚያ መልእክት ሙሴ ፌልተር የተመረጠበት ምክንያት እሱ ከዚህ ዘመቻ አስቀድሞ የጣሊያን መንግስት ሰው መሆኑ ሳይገለጥ በሐረር ከተማ እንደ ነጋዴና እንደ ተራ ሰው መስሎ ከልዑል ራስ መኮንን ጋር ተላምዶ ነበርና ነገሩን አቃንቶ ሳይመለስ አይቀርም በማለት ነው። ሙሴ ፌልተርም ወደ ልዑል ራስ መኮንን ቀርቦ የእናንተ ሰራዊት ወደ ምሽጉ እየቀረበ ለምን ያልቃል? የእኛ ሰራዊት ለምን በውሃ ጥም ይሞታል? ነገሩ በፍቅር ከሆነ እንኳ መቀሌም አዲግራትንም ለቀን እንሄዳለን እያለ የማታለል ቃል ተናገረ። ልዑል ራስ መኮንንም የእርቁን ነገር ወደፊት እንነጋገራለን እኔም ገና መቀሌ እንደደረስኩ ይህንኑ የእርቁን ነገር ወደ ጀነራል ባራቴሪ ልኬ ነበር። አሁን ግን ትናንት የሞቱትን የመኳንቶችንና የወታደሮችን ሬሳ እንዳስቀብር ለማጆር ጋሊያኖ ንገርልኝ ብለው ሰደዱት። ማጆር ጋሊያኖም ይህን በሰማ ጊዜ በዚህ በምሽጉ አጠገብ በምንጩ ዳር ያለው ወታደር ሁሉ ወደ ሰፈሩ የተመለሰ እንደሆነ የሞቱትን ሰዎች ሬሳ ለመውሰድ ትችላላችሁ የሚል ምላሽ ሰጥቶ ሙሴ ፌልተርን መልሶ ሰደደው። ራስ መኮንን ግን እንደ ጦርነቱ ሕግ የሁለቱም ወገን ሬሳ እስኪቀበር የእኛ ወታደሮች እንኳን ጠመንጃ እንዳይተኩሱ አድርጌ ጦርነቱን ለማቆም እፈቅዳለሁ እንጂ በምሽጉ አጠገብ ያለው ወታደር ወደ ሰፈር እንዲመለስ አላደርግም በማለት ሐሳባቸውን ስላጠነከሩ የነገሩ ስምምነት በዚሁ ተጨረሰና ሁለቱም ወገኖች የሞቱትን ሰዎች ሁሉ እየወሰዱ አስቀበሩ። በዚያም ቀን ማታ ጣሊያኖች በአፄ ዮሐንስ ጊዜ በሰዓቲ እንዳደረጉት የሸዋን ሰራዊት ለማስደንገጥ አስበው በምሽግ ውስጥ ሆነው ወደ ሰማይ እየተወረወረ የሚተኮስ የኤሌክትሪክ አርቲፊሻል መብራት ወደ ሰማይ እየወረወሩ ሲያሳዩ አመሹ። ተወርውሮም ሲፈነዳ ልዩ ቀለም እየመሰለ ይታይ ነበር። ነገር ግን የትግራይ ሰራዊት በአፄ ዮሐንስ ጊዜ ሰዓቲ ላይ በአይኑ ስላየው የሸዋና የሌላውም አገር ሰራዊት የሚጎዳ ነገር አለመሆኑን በወሬ ስለሰማው አንድም የደነገጠ ሰው አልነበረም። ከዚህ በኋላ ልዑል ራስ መኮንን ፌልተር ያቀረበውን የእርቅ ሐሳብ ለአፄ ምኒልክ ባስታወቋቸው ጊዜ ጣሊያኖች በእውነት እርቅ ከፈለጉ እኔም ፈቃዴ ነው ብለው ስለተናገሩ ይህንኑ በጽሕፈት አድርገው ለፌልተር ሰጡትና ጀነራል ባራቴሪ ወዳለበት ወደ አዲግራት በግስጋሴ ሄደ። በመቀሌ በእንዳ ኢየሱስ ምሽግ ውስጥ ያሉት ጣሊያኖች የውሃው ምንጭ ስለተያዘባቸው በውሃ ጥም ለማለቅ መቅረባቸውን አስረድቶ የእርቁን ነገር ወደፊት እንጨርሳለንና አሁን የመቀሌን ምሽግ ለቃችሁ አስረክባችሁ ውጡ የሚል ወደ ማጆር ጋሊያኖ የተጻፈ ደብዳቤ ይዞ ተመለሰ። ውሃውንም የሚጠብቁት የአፄ ምኒልክ ዘመኞች በምሽጉ ውስጥ ያሉት ጣሊያኖች ምናልባት እንኳ ኃይል አግኝተው ውሃ ለመቅዳት ቢመጡ እንዳያገኙ ብለው ምንጩን ባፈርና በደንጊያ እየተቀጠቁ ደፍነውት ነበር። ጣሊያኖችም በውሃ ጥም ከመጨነቃቸው የተነሳ በቀን ለአንድ ሰው የሚሰጡት ውሃ የጠርሙስ እኩሌታ ያውም ድፍርስና መጥፎ ሽታ ያለው ነበር። ማጆር ጋሊያኖ ግን ምንም የመቀሌን ምሽግ ለመልቀቅ ብታዘዝ ለዕቃዎቻችንና ለመሳሪያዎች ለአወጣጣችንም በጽሕፈት የሆነ አንድ ውል መቀበል ያስፈልገኛል ብሎ ስለተናገረ ሙሴ ፌልተር በጀነራል ባራቴሪ ፈቃድ ከዚህ ቀጥሎ ያለውን የእርቅ ውል አቀረበ። አንደኛ፣ ጣሊያኖች ምሽጉን በሙሉ ለቀው አጼ ምኒልክ ለሚያዙት ሰው አስረክበው እንዲወጡ። ሁለተኛ፣ አጼ ምኒልክም ዕቃቸውንና መሳሪያቸውን እንዳይወስዱባቸው ወደ አዲግራትን ሲሄዱ ለመኳንንቶቹ መቀመጫ በቅሎዎች፣ ለዕቃቸው መጫኛ አጋሰሶች እንዲሰጧቸው። ሶስተኛ እስከ አዲግራት የሚሸኙ መኳንንቶች እንዲያዙላቸው ነው። ይህ ስምምነት ከተደረገ በኋላ ጥር 12 ቀን ወደ ማታ በ10 ሰዓት በምሽጉ ውስጥ ያሉት የጣሊያን ወታደሮች መውጣት ጀመሩ። በአንድ ሰዓት ላይ ወጣ። ወታደሮቹም በውሃ ጥም ከመሞት ስለዳኑ ሙዚቃ እየነፉ የደስታ ድምጻቸውን እያሰሙ ወጥተው ለሰፈርም በተፈቀደላቸው በመቀሌ ሜዳ ሰፍረው ነበር። ይህም ከሆነ በኋላ ጣሊያኖቹ ምናልባት ወደ አዲግራት ከደረሱና ከጀነራል ባራቴሪ ከተቀላቀሉ በኋላ የእርቁን ነገር ያፈርሱ ይሆናል በማለትና በመጠራጠር በእናንተ ወገን አስር መኳንንቶች ስለመያዣ ሆነው ከኛ ጋር ይቆያሉና የቀሩትን መኳንንቶችና ወታደሮች ይዘህ ሂድ ብለው ለማጆር ጋሊያኖ ቢያስታውቁት እነዚህማ ከቀሩ እንደምን አድርጌ እሄዳለሁ? እገሌማ አኪማችን ነው፣ እገሌም ዋና ሰራተኛችን ነው እያለ ልዩ ልዩ ምክንያት ያቀርብ ጀመር። አጼ ምኒልክ ግን የእርቁን ነገር እሳቸው ያፈረሱ እንዳይመስሉ ነበር እንጂ እነዚያን አስሩን መኳንንቶች ይዤ አስፈራራለሁ ለማለት ሐሳብ አልነበራቸውምና ራስ መኮንን ተነጋግረው እንዲጨርሱ ፈቃድ ሰጧቸው። ራስ መኮንንም እንደ ኢንተርናሽናል ደንብ ተነጋግረው ሁሉንም ይዞ እንዲሄድ አደረጉለት። ለማጆር ጋሊያኖም ባለመደገፊያ ኮርቻ የተጫነች ማለፊያ በቅሎ ሰጡት። ለመኳንንቱም እንደየማዕረጋቸው አንዳንድ በቅሎ ሰጥቷቸው ለዕቃቸውም ማንሻ ሰባት መቶ ያህል ግመሎች ከእንደርታ ዙሪያ በኪራይ አስፈልገው ሰጥቷቸውና ጣሊያኖች ዕቃቸውንም መሳሪያቸውንም እየጫኑ በጥር 15 ቀን ከመቀሌ ተነስተው ሉል ራስ መኮንን የሚሸኙ መኳንንቶችና ወታደሮች ተቀብለው ወደ አዲግራት ተጓዙ። ከመቀሌ በዳጋ ሐሙስ አድርጎ ወደ አዲግራት የመንገዱ ርዝመት 120 ኪሎ ሜትር ይሆናል። ማጆር ጋሊያኖም ወደ አዲግራት በቀረበ ጊዜ ጀነራል ባራቴሪ የአንድ ሰዓት መንገድ መጥቶ አንገቱን አቅፎ እየሳመ በክብር ተቀበለው። አጼ ምኒልክም ከመቀሌ ተነስተው ወደፊት እየገፉ ይሄዱ ጀመር። ምክንያቱም ፌልተር የእርቁን ነገር ከጀነራል ባራቴሪ ተነጋግሬ እመለሳለሁ ብሎ ከሄደ በኋላ ሳይመለስ ስለዘገየ ነው። በጥር 21 ቀን ሀውዜን ላይ ሰፍረው ሳሉ ሙሴ ፌልተር መጥቶ ተገናኘ። ሀውዜን የሐራማት ዋና ከተማ ነው። የተቆረቆረውም በደጃዝማች ውቤ ዘመን ነበር። ሙሴ ፌልተርም የመጣበትን ምክንያት በተጠየቀ ጊዜ ከመቀሌ የወጡት ጣሊያኖች ወደ አዲግራት እስኪገቡ ድረስ የእርቁን ነገር ለመጨረስ አይቻልም ለማለት ነው ብሎ መለሰ። አጼ ምኒልክም ይህን በሰሙ ጊዜ በመቀሌ የነበሩትን ጣሊያኖች ከነቃቸውና ከነመሳሪያቸው መስደዴ የእርቁ ነገር ፈቃዴ መሆኑን ይመሰክራል። አሁንም የእርቁን ነገር ብትጨርሱ መልካም ነው። ጦርነት ብትፈልጉ ኃይል የእግዚአብሔር ነውና እንዳመጣጣችሁ እቀበላችኋለሁ ብለው ቢመልሱለት የእርቁስ ነገር ፈቃዱ ከሆነ እኔም ወደ አዲግራት ተመልሼ ከጀነራል ባራቴሪ ምላሽ ተቀብዬ እስክመጣ ከዚህ ከሰፈሩበት ከሐውዜን ተነስተው ወደፊት እንዳይጓዙ ቃልዎን ይስጡኝ አላቸው። አጼ ምኒልክ ግን ሙሴ ፌልተር እንደዚህ ማለቱ ጀነራል ባራቴሪ ጦርነት የሚያደርግበትን ስፍራ እስኪመርጥና እስኪያዘጋጅ ቀኑን ለማስረዘም እንጂ ለእርቅ አለመሆኑ ልባቸው ስለተረዳው በሐውዜን ለከብት የሚበቃ ሳርና ውሃ የለምና ሳርና ውሃ በሚገኝበት ቦታ ሆኜ ብጠብቃችሁ ይሻላል ብለው አሰናብተው ሰደዱት። ከሐውዜንም ተነስተው በወር አልፈው በፈረስ ማይ አድርገው ዛታ ከሚባለው ሀገር ሲደርሱ ማጆር ሳልሳ የተባለ አንድ የጦር አለቃ ከጀነራል ባራቴሪ ተልኬያለሁ ብሎ መጣ። ለሱም በጅሮንድ ባልቻን ባልደረባ ሰጥተው በዚያው ድንኳን አስተክለው በክብር አስቀመጡት። በማግስቱም ልዑል ራስ መኮንን ከአጼ ምኒልክ እንደታዘዙት ከራስ ቢትወደድ መንገሻና ከአቶ ሀብተ ጊዮርጊስ ጋር ሆነው ሜጀር ሳልሳ ተልኮ የመጣበትን ጉዳይ ቢጠይቁት የእርቁን ነገር ተነጋግሬ ለመጨረስ ከጀነራል ባራቴሪ ታዝዣለሁ። የእርቁም ሐሳብ ከዚህ ቀጥሎ ያለው ነው። እስካሁን ድረስ ወታደራችን የደረሰበትና ሰንደቅ ዓላማችን የተተከለበት እስካላጌ ያለው ሀገር በኢጣሊያ ጥግ ሆኖ ለመኖር እንዲፈቀድልን፣ ሁለተኛ አጼ ምኒልክ በትግራይ መቆየታቸው ቀርቶ በቶሎ ወደ ሸዋ ተመልሰው እንዲሄዱ፣ ውሉም ለአምስት ዓመት እንዲጸና የሚል ነው። ልዑል ራስ መኮንንም ይህን እጅግ የሚያሳዝን ቃል ሰምተው ከራስ ቢትወደድ መንገሻና ከአቶ ሀብተ ጊዮርጊስ ጋር ሆነው ለአጼ ምኒልክ ባስታወቋቸው ጊዜ መቼም ቢሆን ጣሊያኖች እርቅና ሰላም ፈላጊዎች እየመሰሉ እኛን ለማታለልና ቢቻላቸውም አደጋ ለመጣል ነው እንጂ እርቅ አለማሰባቸውን ተረድቼዋለሁ። አሁንም እኔ ራሴ ወደ ዘመቻው የመጣሁት ወሰን አልፋችሁ መጥታችሁ የተከላችሁትን ሰንደቅ ዓላማ አስነቅዬ ወደ መጣችሁበት እንድትመለሱ ለማድረግ ነው እንጂ በአገሬ በኢትዮጵያ የጣሊያን ሰንደቅ ዓላማ እንዲተከልባት ለመፍቀድ አይደለምና እንታረቅ ያላችሁ እንደሆን አዲግራትን ለቃችሁ መረብን ተሻግራችሁ ለነጋዴ መስፈሪያ ብዬ በሰጠኋችሁ በአስመራ ተቀመጡ። የውጫሌንም ውል አስራ ሰባተኛውን ክፍል ሰርዙልኝ። ይህን የኔን አንቀበልም ብትሉ ግን እርኩ ይቅር እንጂ ሌላ ነገር ለማድረግ አልችልም ብለዋል ብላችሁ ንገሩትና ተመልሶ ይሂድ አሏቸው። ከጦርነቱ በኋላ ግን ወሰኑ ያው መረብ ሆነ። ማጆር ሳልሳም የአፄ ምኒልክን የውል ሐሳብ በሰማ ጊዜ ሐሳቡ ባለመፈጸሙ እያዘነ ወደ አዲግራት ተመለሰ። ጀነራል ባራቲሪም የአዲግራትን ምሽግ መገናኛና መሰብሰቢያ አድርጎ የጦርነቱን ስፍራ ለመምረጥ ወታደሮቹን እያሰለፈ መድፉን መትረየሱን እየጫነ ወደ እንኪጨው ጉዞ ጀመረ። ራስ ስብሃትና ደጃቻጎስ ተፈሪ ከጣሊያኖች እየከዱ ወደ አጼ ምኒልክ ስለመግባታቸው ራስ ስብሃት የአጋሜ ባላባት የሰባጋዲስ የልጅ ልጅ ናቸው። ራስ አሉላ ከራስ መንገሻ ጋር በተኮራረፉ ጊዜ ራስ ስብሃትም በሴራው ውስጥ አሉበት ተብለው ተጠርጥረው ነበር። በአንድ ወገንም ለጣሊያኖች የትግሬንና የራስ መንገሻን ወሬ ያቀብላሉ እየተባሉ ይታሙ ነበርና በዚህ ሁሉ ምክንያት ራስ መንገሻ ከነ ልጆቻቸው አስረው በአምባ ሰላማ አስቀምጠዋቸው ነበር። ነገር ግን በኳኪት ጦርነት ጊዜ ጣሊያኖች ፈተው እንዳይወስዷቸው ከአምባ ሰላማ ወደ አላጌ ሄደው እንዲታሰሩ አደረጉ። ከዚህ በኋላ ጀነራል አሪሞንዲ እና ሜጀር ቶዞሊ ራስ መንገሻን እያባረሩ አላጌ በደረሱ ጊዜ ራስ ስብሃትን ከነልጆቻቸው ፈተው ካላጌ አስወረዷቸው። ወዲያውም ወደ ጀነራል ባራቴሪ ሄደው በተገናኙ ጊዜ የእንደርታን ግዛት ሾሜሃለሁ ብሎ ደስ አሰኛቸው። ፊትም በኳቲት ጦርነት አጋሜን ለደጃች አጎስ ተፈሪ ሰጥቶት ነበር። ይህም መደረጉ የትግሬ መኳንንት እንደነ ራስ ስብሃት እንሾማለን እያሉ ከራስ መንገሻ እየከዱ እንዲገቡለት ለማድረግ ይሆናል እንጂ እንደርታ የራስ ስብሃት አጋሜ የደጃች አጎዝ ግዛት ሆኖ እንዲቀር አልነበረም። ልዑል ራስ መኮንንም ከቀሩት ራሶች ጋር በግስጋሴ ወደ አላጌ መምጣታቸው በተሰማ ጊዜ ጀነራል ባራቴሪ ራስ ስብሃትን የፋኖ ወታደር ሁሉ አለቃ አድርጎ ወደ አላጌ ሰዷቸው ነበርና ማጆር ቶዞሊ ጋር ሆነው ባላጌ ሲዋጉ ውለው ድል ሆነው ቶዞሊ ሲሞት እሳቸው ሸሽተው አመለጡ። እንደዚህም ሆነው ከጣሊያኖች ጋር ቆይተው ሳሉ ከመቀሌ ጦርነት ጀምሮ በአጼ ምኒልክና በጣሊያኖች መካከል የታሰበው ጦርነት ቀርቶ ሰላምና እርቅ ሊሆን ነው እየተባለ ሲወራ ነበርና አሁን የእርቁ ነገር ቀርቶ ሁለቱም ወገኖች ለጦርነት መሰናዳታቸው ቁርጡ በታወቀ ጊዜ ራስ ስብሃትና ደጃች አጎስ በአንድነት ተማክረው እኛ ወደ ጣሊያኖች መግባታችን ራስ መንገሻ ቢያስቀይሙን እሳቸውን ብቻ የጎዳን መስሎን ነበር እንጂ የሀገራችንን የኢትዮጵያ ነጻነት የሚያጠፋ የንጉሳችንን ክብር የሚያዋርድ ጠላትማ ሲመጣ ከጠላት ጋር ሆነን እንደምን ንጉሳችንን እንወጋለን? እናታችንን ኢትዮጵያንስ እንደምን እንከዳለን? እንደዚህማ ብናደርግ እግዚአብሔርስ በነፍስና በስጋችን ይፈርድብን የለምን? ተባብለው ከጣሊያኖች የተቀበሉትን የጦር መሳሪያ እንደያዙ የአካለ ጉዛይን ሰዎች አስከድተው ወደ ማታ በአስር ሰዓት ከሰፈር ተነስተው እምቢልታ እያስነፉ በግልጥ ይጓዙ ጀመር። የጣሊያንም የጦር አለቆችና ወታደሮች ለመናፈስ ለሽርሽር የሚሄዱ እንጂ በግልጥ እምቢልታ እያስነፉ ከድተው ይሄዳሉ ብለው አልጠረጠሯቸውም ነበርና ያጀቡን ማማርና የሚሄዱበትን መንገድ በመነጽር እያዩ ዝም አሏቸው። ወዲያውም ቀኑ እየመሸና ሰዓቱ እየጨለመ ሲሄድ ያለ ስጋት ይጓዙ ጀመር። ሌሊቱንም ሲጓዙ አድረው ጠዋት ሲነጋ አሌቋ ባለው በኢጣሊያ ሰራዊት ላይ አደጋ ጥለው አንድ ሰው እንኳ ሳያመልጥ ሁሉንም ገደሏቸው። ይህም ወሬ በተሰማ ጊዜ ማጆር ባሊ የሚባለው ከእንቂጨው ሂዶ እንዲረዳ ታዘዘና በግስጋሴ ቢሄድ በአሌቋ ያሉት ጣሊያኖችና ባሽባዙቆች አልቀው እነራስ ስብሃትም አምልጠው ከሄዱ በኋላ ስለደረሰ በጣም አዘነ። ነገር ግን እንዳጋጣሚ ከነገር ያልገቡ ከጦርነቱም ያልነበሩ 27 የሚሆኑ ባላገሮች በዚያው ዙሪያ ስለተገኙ እነዚያን አስይዞ የፊጥኝ እያሰረ በሆዳቸው እያስተኛ በጠመንጃ ፋንጃ ጀርባ ጀርባቸውን እያስወጋ አስገድሎ ቁጭቱን ተወጣባቸው። ከዚህም በኋላ የሞቱትን ሰዎች ሬሳ አስቀብሮ ሲጨርስ ወደ እንኪጨው ተመለሰ። እነራስ ስብሃት ግን ካሌቋ አልፈው ሳግሬን በሚባል ስፍራ ላይ ያሉትን ጣሊያኖች ፈጅተው ወደ ደብረ ታህሳስ ሲደርሱ ኮሎኔል ክሪስቶፈር ከሚባለው ጋር ጦርነት ቢገጥሙ ድል አድርጎ መለሳቸው። ከዚህም በኋላ ወደ አጼ ምኒልክ ተላልከው እንዲመጡ ከተፈቀደላቸው በኋላ መጥተው ተገናኝተው ከጣሊያኖች ጋር ሆነው በሰሩት ባለፈው ስራቸው መጸጸታቸውን እየገለጹ ተናግረው የጦርነቱንም አኳኋን ተናግረው ሲጨርሱ የማዕረግ ልብስና መሳሪያ ተሸልመው ወደ አጋሜ ተመልሰው ሄዱ። አጋሜም የኖሩበትና መውጫ መግቢያውን ያወቁት አገራቸው ስለሆነ ከአንዱ ወደ አንዱ እየተዘዋወሩ ከአዲግራት ወደ አንኪጨው በሚመላለሰው ጓዝ ላይ አደጋ ጥለው ብዙ ሰዎች ፈጅተው ስንቅ የተጫኑ ሰባት መቶ ያህል ግመሎችና አጋሰሶች ቢያገኙ ሁሉንም በጎራዴ ቋንጃቸውን እየመቱ ጣሏቸው። የተጫነውንም ዕቃ ሁሉ ባላገር እየተዛረፈ ወሰደው። ከዚህም በኋላ በአጋሜ ጀርባ ዞረው ከአስመራ ከምጽዋ ጋር የሚያገናኘውን ስልክ ሁሉ እየቆራረጡና እየበጣጠሱ ጨረሱት። ጣሊያኖችም ይህን የመሰለ ትልቅ ጉዳት ስላገኛቸው እነራስ ስብሃትን እየፈለጉ ለመያዝ ምንም እንኳ በብዙ ቢጥሩ ሳይሆንላቸው ቀረ። አጼ ምኒልክም ከየሃ ተነስተው ገንደብታ ላይ ሰፍረው ሳሉ ጣሊያኖች ከንኪጨው ምሽጋቸው መጥተው አደጋ ይጥላሉ እየተባለ ይወራ ነበርና ስመጥሩ አርበኛ አሽከራቸውን ቀኛዝማች ታፈሰን ወደ አንድ ተራራ ዘልቀህ የጣሊያኖችን ሰፈር በመነጽር አይተህ ተመለስ ብለው ልከውት ነበርና እሱ ወደ ረጅም ተራራ ወጥቶ ሲመለከት ብዙ የጣሊያን ወታደሮች ከምሽጋቸው ወጥተው እሱ ወደ ቆመበት ተራራ እግር ሲመጡ ቢያይ ከእሱ ጋር መቶ ያህል ወታደሮች ነበሩና እነዚያኑ ይዞ ወርዶ መታኮት ሲጀምር እየሸሹ ወደ ምሽጋቸው ተመለሱ። ቀኛዝማች ታፈሰም ተመልሶ መጥቶ ያየውንና የሰራውን ሁሉ ቢነግራቸው መኳንንቶቻቸውን ሰብስበው የጣሊያኖች ሐሳብ በጉድባና በምሽግ እየሆኑ እኛን ብዙ ቀን ለማስቸገር ነው እንጂ በሜዳ ወጥተው ጦርነት ለማድረግ አይመስለኝምና ወደ ሐማሴን መንገድ አቅንተን ብንሄድ ይሻላል በማለት ምክንያታቸውን ቆረጡና በገንደብታ ተጉዘው አሳይ በሚባለው ከአባ ገሪማ ጉልት አልፈው በየካቲት 14 ቀን አድዋ ከተማ ገቡ። በዚያም ተሰልፈው ቢጠብቋቸው ጣሊያኖቹ ከምሽጋቸው ሳይንቀሳቀሱ ቀሩ። በማግስቱም ልዑል ራስ መኮንንና ራስ መንገሻ ዮሐንስ፣ ራስ ቢትወደድ መንገሻ፣ ፊት አውራሪ ተክሌ፣ ፊት አውራሪ ገበየው፣ ሊቀመኳስ አድነው ወደፊት እስከ መረብ ብቅ ብለው እንዲጠብቁ ታዘው ነበርና መንገድ ከጀመሩ በኋላ ወንዞች ሁሉ በመድረቃቸው ምክንያት ውሃ ስለተቸገሩ ግድ ሆኖባቸው ተመለሱ። በየካቲት 16 ቀን የጣሊያን ወታደሮች እየተሰለፉ ከምሽጋቸው መውጣት ጀምረዋል ተባለና ደጃች በሻህ አቦየና ደጃች ወልዴ ወዲያው ተጠግተው ዘብ ሲጠብቁ እንዲያድሩ ታዘዙና ሄዱ። በማግስቱም አጼ ምኒልክ የፊቱን በፊት የኋላውን በኋላ የቀኙን በቀኝ የግራውን በግራ አሰልፈው እሳቸው በመካከል ሆነው ቢወጡ ጣሊያኖችም ተመልሰው ወደ ምሽጋቸው ገብተዋል ተባለና በዚህ ነገር እጅግ ተናደዱ። መኳንንቱ ግን ዛሬ በዚህ አድረን ነገ ጧት ምሽጉን በኃይል ገብተን እንዋጋለን በማለት ምክር ከጨረሱ በኋላ የትግሬው ገዥ ራስ መንገሻ ይህን ቢሰሙ ጃንሆይ ጉድባ ጎድቦና ምሽግ መሽጎ በተቀመጠ ጠላት ላይ በኃይል ከገባል ሰራዊታችንን ከማስጨረስ በቀር ምንም ጥቅም አናገኝምና ይህ ነገር እንዳይደረግ ጃንሆይን አስምላለሁ እያሉ ስለተናገሩ መልካም ምክር ነው ተባለና ወደ ሰፈር ተመለሱ። ከዚያም ቀድሞ የመሐመድ አንሳሪን መክዳት፣ የራስ ወልደ ጊዮርጊስን፣ የደጃች ተሰማንና የአዛዥ ወልደ ጻድቅን ወደ አውሳ መዝመት በቀደምት ገጽ ጽፈን ነበርና እዚያ ከመሐመድ አንሳሪ ጋር ተዋግተው ብዙ ሺህ ሰዎች ገለው ድል አድርገውት ኖሮ የምስራቹን የያዙ መልእክተኞች በየካቲት 22 ቀን አድዋ ገብተው ለአጼ ምኒልክ ስለተናገሩ በሰፈሩ ሁሉ ትልቅ ደስታ ሆነ። ወዲያው ገዱ ያማረ ነውና እኛም ይቀናናል እየተባለ በየሰው አፍ እንደ ትንቢት ሲነገር አመሸ። ስለ አድዋ ጦርነት አጼ ምኒልክ ከመቀሌ ጀምሮ የተጀመረው የእርቁ ንግግር የሚፈጸመው ነገሩ ሁሉ በወዳጅነት ተጨርሶ ወደ ሸዋ የሚመለሱ መስሏቸው ነበር። ጀነራል ባራቴሪ ግን ለነገሩ ወዝ እየሰጠ የተመቸ ቀንና ስፍራ ፈልጎ አደጋ ለመጣል ነበር እንጂ የእርቁ ነገር እንዲፈጸም አለማሰቡን ስለተረዱት ወደፊት እየገፉ ይሄዱ ጀመር። ቢሆንም ለዘመቻው ከተነሱ አምስተኛ ወር ያህል በመሆኑ ለሰራዊታቸው የሚበቃ ስንቅ አልተገኘም ነበር። አድዋም ከገቡ በኋላ ጦርነቱ በመሃሉ የሚጀመር ስለመሰላቸው ሁለት ቀን ያህል እየተሰለፉ ቢወጡ ጣሊያኖች ከምሽጋቸው የማይወጡ ሆኑ። በአዲግራትና በእንኪጨው ወደ ተሰራው ምሽግና ጉድባ ገብተው እንዳይዋጉ በጣም ጠንካራ መሆኑን ሰምተው ነበር። ስለዚህ ከአጼ ምኒልክ ሰራዊት ከሶስት አንዱ ስንቅ ለመፈለግ ወደ ሽሬ፣ ወደ ተንቤን እስከ ጠለምት ድረስ ተበታተነ። አንዳንዱም የአክሱም ጽዮንን ቤተክርስቲያን እንሳለማለን እያለ ወደ አክሱም ሂዶ ነበር። ይህ እንኳን መደረጉ የጦር አለቆቹ ሳይጠነቀቁ በመቅረታቸው ነው እንጂ በጦርነት ጊዜ አንድ ልብ ሆኖ በየታዘዘበት ስፍራ ጸንቶ ጠላትን መጠባበቅ ነበር እንጂ ቤተክርስቲያን እሳለማለሁ ገዳምና ደብር አያለሁ ብሎ ያለ ፈቃድ ከሰፈር መሄድ የማይገባ መሆኑ በጦርነት ሕግ የታወቀ ነው። ቢሆንም የእግዚአብሔር ፈቃድና ረድኤት ሲጨመርበት የከበደው ሁሉ ይቀላልና ጣሊያኖች በእንኪጨው ሰፍረው ሳሉ ገብረ እግዚአብሔርና አውዓሎም የሚባሉ ሰላዮች አበጅተው ነበርና እነዚያ ወደ አድዋ እየመጡ በአጼ ምኒልክ ሰፈር ያዩትንና የሰሙትን ሁሉ እየወሰዱ ለጀነራል ባራቴሪ ይነግሩ ነበር። ስለሆነም በትውልዱ ኢትዮጵያዊ የሆነ ሰው ሁሉ ለአገሩ ነጻነት፣ ለንጉሱ ክብር ተቆርቋሪ ነውና ምንም ከጣሊያኖች ገንዘብ ቢቀበሉም በልባቸው እናታቸውን ኢትዮጵያን፣ ንጉሳቸውን አጼ ምኒልክን አልከዱም ነበርና ከጣሊያኖችም ያዩትንና የሰሙትን እያመጡ ለአጼ ምኒልክ መንገር ጀምረው ነበር። እነዚህም ሁለት ሰላዮች ወደ ጀነራል ባራቴሪ ሄደው የአጼ ምኒልክ ሰራዊት ስንቅ ስላለቀበት በሽሬ፣ በተንቤን፣ በጠለም፣ በአክሱም ተበትኖ ከአጼ ምኒልክ ጋር ያለው ሰራዊት እጅግ ጥቂት ነውና ዛሬ ወይም ነገ ጦርነት ብትገጥም በአንድ አፍታ ድል ታደርጋለህ ብለው ነግረው በአንድ ወገን ደግሞ ወደ አጼ ምኒልክ ልከው ለጀነራል ባራቴሪ ረዳቱ ወይም ጠቅላይ የጦር አለቃው መሆኑ ያልታወቀ ጀነራል ባልዲሴራ የሚባል ከብዙ ሰራዊት ጋር ከጣሊያን ሀገር መጥቶ ምጽዋ ገብቷል እየተባለ ይወራልና ዛሬ ወይም ነገ ጦርነት ካልገጠሙ ነገሩ ሁሉ የሚያስፈራ መሆኑን ይወቁት። ለጀነራል ባራቴሪ የአጼ ምኒልክ ሰራዊታቸውን ሁሉ ስንቅ ለመፈለግ ተበትኖ ብቻቸውን ናቸውና ዛሬ ወይም ነገ ጦርነት ብትጀምር ይሻላል ብለን ነግረነዋልና እንዲጠነቀቁበት ይሁን ብለው ልከው ነበር። ጀነራል ባራቴሪም በየካቲት 22 ቀን 1888 ማታ በ12 ሰዓት ሰራዊቱን አሰልፎ ከእንቂጫው ተነስቶ ሌሊቱን ሲጓዝ አድሮ 10 ሰዓት እንደ አባ ገሪማ ደረሰና ጀነራሎቹን በደንብና በስርዓት አሰልፎ ጦርነት እንዲጀመር አደረገ። የጣሊያኖች አሰላለፍ ከዚህ እንደሚከተለው ነበር። ጦርነት እንዲደረግበት የተቆረጠው አምባ በሰማያታ ተራራና በሰሎዳ ተራራ መካከል ያለው ተዳፋት ቦታ ነበር። በስተግራ ጀነራል አልቤርቶኒ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በስተቀኝ ጀነራል ዳቦርሜዳ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በመካከል ጀነራል አሪሞንዲ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በደጀን ጀነራል አሌና የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። ከነዚህም በቀር በየተራራው ላይ የሆኑ የጦርነቱን አኳኋን እያዩ ለገሌ ጦር ረዳት ይድለት፣ እገሌ ወደፊት ይክፋ፣ እገሌ ወደ ኋላ ያፈግፍግ እያሉ ትዕዛዝ የሚሰጡ የጦር አለቆች ነበሩ። ትዕዛዝም የሚያቀባብሉ ፈረሰኞች በየስፍራው እየቆሙ ይጠባበቁ ነበር። የጦር አለቆችም ሲቆስሉ በቶሎ እየወሰዱ የሚያክሙ ሐኪሞች የተለየ ስፍራ ተደርጎላቸው ነበር። ይህም ሁሉ ከተሰናዳ በኋላ ጀነራል አልቤርቶሪ በተሰለፈበት የራስ መንገሻ ዮሐንስ ዘበኞች ባሉበት በኩል ከሌሊቱ በ11 ሰዓት ተኩስ ተጀመረና ሲዋጉ ሁለት ባሽ ባዙቆች ስለተማረኩ ወሬ ቢጠይቋቸው ጀነራል ባራቴሪ ከንኪጨው ያሉትን ጀነራሎችና የጦር ሰራዊቱን በሙሉ ይዞ መጥቷል ብለው ተናገሩ። አጼ ምኒልክም ትልቁን አርበኛ አሽከራቸውን ቀኛዝማች ታፈሰን አዘው ከማታው ጀምሮ በሰፈሩ ዙሪያ እየሄደ የዘበኞቹን ስጋት የጠላቶችንም ወሬ ሲጠይቅ አድሮ ነበር። በራስ መንገሻ ሰፈር በኩል ተኩስ መጀመሩን ሰምቶ ወዲያው በፍጥነት መጥቶ ለአጼ ምኒልክ አስታወቀ። አጼ ምኒልክም በጅሩንድ ከተማንና የፈረስ ዘበኛውን አለቃ በፍጥነት ሄዳችሁ ራስ መንገሻን እርዱ ብለው ላኩና ወዲያው ታጠቅ እያሉ በየሰፈሩ አስለፈፉ። አስራ ሁለት ሰዓትም በሆነ ጊዜ የጦርነት ልብሳቸውን ለብሰው ከድንኳን ብቅ ባሉ ጊዜ በቀኝና በግራ በፊትና በኋላ ያለው ሰራዊታቸው በአንድ አፍታ የጦርነት ልብሱን እየለበሰ ከቀፎው እንደወጣ ንብ መስሎ እየተፏከረ ጦርነት ወደ ተጀመረበት ስፍራ ይሮጥ ጀመር። የኢትዮጵያ ሕዝብ እንኳን ወታደሩ ባላገሩና ነጋዴውም ካህናቱ ሳይቀሩ ስለ ሀገራቸው ነጻነት፣ ስለ ንጉሳቸው ክብር ሲሉ ሞታቸውን የማይፈሩ ጀግኖችና ቆራጦች ናቸውና የመድፉንና የጠመንጃውን ተኩስ ሳይፈሩ በሰልፍ ውስጥ ገቡበት። የፊተኛው ሲወድቅ የኋለኛው ወደፊት ከመገስገስ በቀር የወደቀውን ላንሳ፣ ደክሞኛልና ልረፍ አይልም ነበር። እቴጌ ጣይቱም በክፍላቸው አምስት ሺህ ወታደር ነበራቸውና ምንም ሴት በሆን በዛሬው ቀን በድንኳን ውስጥ ተቀምጬ አልውልም ብለው በሰልፉ መካከል ሆነው አይዞህ በርታ እያሉ ይሰዱት ነበር። ሊቀ ጳጳሱ አቡነ ማቴዎስም ከየደብሩ አለቆችና ከድንባሮ ማርያም ካህናት ጋር በአንድ ስፍራ ቆመው ወደ ጦርነቱ የሚገባውን ወታደር እግዚአብሔር ይፍታህ እያሉ ያናዝዙ ነበር። የጦርነቱም አኳኋን አለቃውም ጭፍራውም ፍየል እንዳየ ነብር በየፊቱ ከመሮጥና ከመግደል በቀር በአንድነት ቆሞ ለመዋጋት አያስብም ነበር። እንኳን የጭፍራ አለቆች ደጃዝማቾችና ራሶቹም ቢሆኑ በፈረስ እየሆኑ አንደኛውን እየጋለቡ ይገድሉ ነበር። በጠመንጃ መግደልንም ከጉብዝና ስላልቆጠሩት በጎራዴ ለመግደል ይሽቀዳደሙ ነበር። ይልቁንም ተራ ወታደር ከመግደል ይልቅ የጦር አለቆችን መግደል ጀግንነት ነው እያሉ ተራውን ወታደር እያለፉ በቆቡና በልብሱ የወርቅ ምልክት ያለበትን የጦር አለቃ ይፈልጉ ነበር። ይህንንም በመሰለ በጀግንነት አኳኋን ስድስት ሰዓት ያህል እንደተዋጉ የጣሊያን ጦር ድል ሆነና መሸጅ ጀመረ። የአጼ ምኒልክን ሰራዊት እየተከታተለና እየቀደመው የተራራውን ጫፍ ያዘ። ጀነራል ባራቴሪና ጀነራል አሪሞንዲ ሌሎችም የጦር አለቆች ሽጉጥ እያጎረሱ ጎራዴ እየመዘዙ የጣሊያን ሰራዊትን አትሽሽ እያሉ ለማስፈራራት ቢሞክሩም እምቢ ብሎ እየጣላቸው ሸሸ። እቴጌ ጣይቱ በማናቸውም ቢሆን ለእርዳታ ይፋጠኑ ነበርና በአንድ ስፍራ ትልቅ አጅባር ድንኳን አስተክለውና ተቀምጠው ከእሳቸው ጋር ያሉትን ዘበኛቸውን፣ ገረዶቻቸውን ሁሉ ወይዛዝሩ ሳይቀሩ በገንቦ በእርኮት ይህንንም በመሰለው ሁሉ ውሃ እያስቀዱ ቁስለኛውን ሁሉ እያስነሱና እያስመጡ ውሃ ያጠጡት ነበር። እዚህም በርኅራኄ ስራቸው የጣሊያን ቁስለኞች እንኳ እያስነሱ ውሃ ያጠጧቸው ነበርና ትልቅ ምስጋና አገኙ። ዘጠኝ ሰዓትም በሆነ ጊዜ የአጼ ምኒልክ ጀግኖች ቁስለኛቸውንና ከጣሊያን የማረኳቸውን ምርኮኞቻቸውን እየያዙ ወደ ሰፈር መመለስ ጀምረው ነበርና እቴጌ ጣይቱ ይህንን አይተው ከእኔ ድንኳን እያሳረፍ ተመለስ ምርኮኛንም እኔ ዘበኛ አስጠብቅልሃለሁ እያሉ ያስለፍፉ ነበር። በስተግራም በኩል ያሉት የጣሊያን ወታደሮች በርትተው ሲታኮሱ ነበርና አጼ ምኒልክም በዚያ በኩል ያለው የጣሊያን ወታደር ድል እስኪሆን አልመለስም ብለው በአስራ ሁለት ሰዓት ለጊዜው ተኩሱ ተግ ማለቱን አይተው ከማታው በአንድ ሰዓት ወደ ሰፈር ተመለሱ። ቢሆንም ከሌሊቱ እስከ አምስት ሰዓት ተኩሱ አላቆመም ነበር። ሰራዊቱም ከወገኑ የቆሰለውን በከብ የሞተውንም በቃሬዛ እየያዘ ወደ ሰፈር ሲገባ አደረ። ነገር ግን ምንም ድሉ የኢትዮጵያና የአጼ ምኒልክ ቢሆንም ከሚወዷቸው መኳንንቶቻቸውና ካሽከሮቻቸው ብዙ ስለሞቱባቸው በሰፈራቸው ትልቅ ሐዘን ተደርጎ ነበር። ተፈጸመ።
በክብር ይሄዳል ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል እኖራለሁ ያው በቀን በቀን በቀን በቀን ደሞ መከራ ሆነ ያን ሁሉ ሰገቀን አድዋ ዛሬ ናት አድዋ ትላንት መቼ ተነሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች የጥቁር ድል አምባ አድዋ አፍሪካ እምዬ ኢትዮጵያ ተናገሪ ተናገሪ የድል ታሪክሽን አውሪ። እላይ፣ እላይ፣
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።